ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወዳው
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን።
እንትን ዊ- ዊዝድራው ያረኩት አልገባ ብሎ ይገባልሃል ብለሽ ስልክ ሰጠሽ። ቴሌግራም ልኬለት ነበር ዲክላይን ሆኗል፣ ግን አልገባም።
ዲክላይን ኖሯል ማለት ማለት ቴሌግራም ላይ ይንገሩኝ ቁጥሮት።
እኮ አልያለት ነበረ ቴሌግራም ላይ እና የቴሌግራም ቁጥሮት ይሄ ነው። አሁን ይደወልበት ስልኩ አዎ
አይሞኝም የሚለው ነው።
አዎ አዎ አዎ ተላልፎሎታል። ሲስተካከል እናሳውቆታለን።
ይቆያል እንዴ ብዙ ሰሞኑን የ system ችግር ስለነበር ለዛ ነው። ዛሬ ነው አብዛኛው የተስተካከለ ያለው። አዎ።
አይ፣ ስለዚህ እስከ ምሽት አይደርስም ማለት ነው።
ያው እኛ እናስተላልፍሎታለን።
እሺ